ሄሎ ሰላም ጤና ይስጥልኝ። አምሳ ብር ወደ ቃና ቤት እንዳዞረ ነበረ እዛ ላይ አላመጣውም በቾታ እ እ አዎ በዚህ ቁጥር ወደ ቃና በቾታ እ እ ላይ transaction message ኡን ልከውልናል።
አዎ ምን ላይ ምን ላይ ይቆራረጣል?
ቴሌግራም ላይ transaction message ኡን ይላኩልን።
በምን ልላክልሽ?
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ እሺ ቆይ አንዴ ቁጥር ያዘ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ ምኑን ነው የምልከው ፎቶውን?
No no message ኡን copy paste አድርገው ይላኩልን።
እሺ እሺ
መልካም እሺ